ደህና ተማሪ ባባ
ሱቃችሁ የቱ ጋር ነው እናቴ?
ምን ነበር አባት?
መኪና ፈልገን ነበር ለማየት።
የትኛው branch ነው?
የት የት ነው ያላችሁ?
እኛ መስቀል ፍላወርና ፓስተር አደባባይ ፊት ለፊት እንገኛለን።
መስቀል ፍላወር አካባቢ ነው ያለው።
እሺ መስቀል ፍላወር ከሆነ ናዝራ ሆቴልን ያውቁታል?
አዎ፣ አዎ።
ናዝራ ሆቴልን ትንሽ ሲሄዱ U-turn አለ።
እሺ በስተቀኝ በኩል ሲገቡ አፍሮ ሊንክስ ሞተር የሚል አለ። አፍሮ ሊንክ አክሮሊንክ አፍሮ ሊንክስ ሞተር ትክክል ሲገቡ ማኒባባዎች እንገኛለን።
እሺ ቪትዞች ይኖራሉ እንዴ?
አዎ ይኖሩናል።
እሺ።